ጤና ይስጥልኝ ቻፓ።
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን በቻፓ ከ Aviator የሚባለው game withdraw አድርጌ hello
እያደረጉ
ከ Aviator የሚባል game በቻፓ በኩል ወስዶ አድርጌ እንትን አላደረገልኝም፣ account ላይ አላስገባም፣ ቆርጦኛል። እ እ እ hello አልሰማም ድምፅሽ። ሄሎ
አቪዬተር ደውለው approve አድርጉልኝ በሏቸው። approve አልተደረገሎትም፣ approve አድርጉልኝ በሏቸው።
ማጋ
አቪዬተሮችን ራሳቸውን
እ፣ ስልካቸው አይሰራም። ማግኘት ይችላሉ። በአንቺ በኩል አለ አድሬሳቸው?
ዜሮ ዘጠኝ ሰባ ዘጠኝ
እ፣
ዘጠና ዘጠኝ እሺ። ዘጠና ዘጠኝ
አርባ ሁለት ሰማንያ ስድስት
እሺ፣ አንዴ አንዴ እስኪ ቆይ፣ አንዴ አንዴ ይቅርታ፣ ዜሮ ዘጠኝ እሺ፣ ዜሮ ሰባ ዘጠኝ ዘጠኝ ሰባ ዘጠኝ
አርባ ዘጠኝ ዘጠና ዘጠኝ
አርባ ዘጠኝ
አይደለም ሰባ ዘጠኝ ዘጠና ዘጠኝ
እሺ፣ ዘጠና ዘጠኝ አርባ ሁለት ሰማንያ ስድስት
አርባ ሁለት ሰማንያ ስድስት አመሰግናለሁ። እሺ፣ thank እሺ መልካም እሺ፣ እሺ።